हॅलो हॅलो हॅलो सलाम Hello?
Greta, Chip sim?
ነው አይሰማዎት?
እሺ ይሰማኛል። ናት ከቺፕ ቺፕ ነው።
እሺ እሺ፣ ሰላም ኖት?
እግዚአብሔር ይመስገን።
እ፣ ቺ- ቺፕ ቺፕን እየተጠቀሙ ነው አሁን?
እየተጠቀምኩ ነው፣ ግን እ፣ ሰፈራችን እዛ ወደ ካራ ነው እና ብዙ ወደ እኛ ደግሞ ዴሊቨሪ እንትን እያላችሁ አይደለም እንጂ መቀም እንፈልጋለን። ካራ ቆሬን ታውቂዋለሽ?
እሱን እናስተካክላለን። እሺ።
አዎ እንጂ ምቹ ነበረ፣ delivery ያችሁ ጥሩ ነበር፣ ግን እዛ አካባቢ እያመጣችሁልን አለ።
በቃ እሺ፣ እሱ- እ?
እሱን አሁን እያስተካከልን ስለሆነ ነው እ፣ እኮ እያስተካከልን አስተካክሉና ነው።
እኛ እሱን ሰዎችም እንዲመጣ ስላሉ እናስተባብራለን እናስተባብራለን እ፣ በደንብ እንትን በቃ እሺ።
ጠቀሙ ማለት ነው።
እሺ ከዚህ በፊት order ሲያደርጉ fail የሚያደርግበት በምን ምክንያት ነበረ?
ያው በርቀቱ ነው application ያስቸግራል በሰፈሩ ወይስ ሰው እያጡ ነው?
application አያስቸግርም። ሰው እያጣ መሰለኝ።
okay፣ ሰው እያጡ ነው።
አዎ አዎ።
ሰው በዛ ነው የሚሉት እ- እ?
ሰው ቢቀንስ ነው ሰው ምናሽ ምናሽ?
ቢቀንስ ነው የሚሉት
ሰው ቢቀነስ አዎ፣ group ላይ ያለው ሰው ሰው ቢቀነስ plus ቢቀንስ ደግሞ ነው የሚሉት።
አዎ፣ ሰው የተወሰነ ብትቀንሱ አሪፍ ነው።
አዎ።
አንድ አምስት ምናምን የሚሆንበት ላይ fair ነው። አምስት ነገር እሺ፣ ሁሉም ሰው አንድ shop አይገዛም ታውቂያለሽ። ከሶስት ምናምን እንደዚህ አዎ፣ ብታደርጉ ጥሩ ነው። ሁለት ሰው እንደዚህ ብዙ ሰው ብሩ ማይፈው ላይ ብታደርጉ ችግር የለውም።
አዎ፣ ሰው እንደ ፍላጎቱ እንዲወስድ ማለት ልክ ነው። ታሽ አስተካክለን ነው። thank you በጣም ስለተባለ እናስተካክለን። እሺ።